ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አ፣ እ፣ ሰላም ማን ልበል?
hello ጤና ይስጥልኝ። አክሱማይት ራይድ ነው።
ምን አልሽኝ?
አክሱማይት ራይድ ነው።
ከየት ይቆራረጣል? አይሰማም። ኔትወርክ የለም መሰለኝ።
አክሱማይት ራይድ ነው።
ከራይድ ነሽ?
አዎ ደውለን ነበር።
አዎ ደውዬ ነበረ፣ ግን እዚህ አንድ አለ እዚህ security እዚህ ጥበቃ አለ አይደለ? ጥበቃው እየጠራሁልህ ነው ብሎኝ ጥበቃው አዎ ሰው እ፣ እየመጣልህ ነው መኪና አለኝ። ራይድ ፈልጌ ነበር የደወልኩት መኪና እየመጣ ነው ሲለኝ ዘጋሁት።
okay፣ እዛ አካባቢ ነው ያሉት አክሱማይት አዎ ራይድ።
ደስታ ደስታ ሆቴል ጋር ነኝ ያለሁት።
okay፣ እና ልላክልህ ወይ እየመጣልህ ነው?
እስቲ ቆይ አንዴ መልሼ ልደውል።
እሺ፣ ይቻላል።
እሺ እሺ እሺ